ጤና ይስጥልኝ ሁሉ ስፖርት በአኮም ልርዳዎት?
እንትን ነበር የቀዳሜ እም
እንትን ላይ አልተደረገም ራይት እና እስካሁን አ- አልመጣም።
እ
የተበላ ነበርና ራይት አልተደረገም።
አልተደረገም?
አንድ- አዎ ራይት የተቋረጠ አለ?
አዎ አይደለም አልፈዋል። አምስት ጎል ነው የገባ ሁለት ጎል ነው ያለው። ከዛ እንትኑ ኦፕን ነው ያለው
እሺ ስ- ት- እንትኑን ኩፖን ነበሩ ይዞታል?
ኩፖኑ እ በእንትን ልክ ያለው እ፣ ት- ትናንትና አዎ
እሺ እና መልስ መልስ የለም እስካሁን ማን ልበስ ስሞትን
አንጎሶም አንገሶም
አዎ
አንገሶም ሀፍቱ ነው ገብረ ስላሴ
አንገሶም ገብረስላሴ አዎ
የቴሌግራም ስሞት አንገሶም ገብረስላሴ ነው የለም
አለ አለ እንጂ እና እንትን በእንትን ሳር በስልክ
እስቲ ስልኮትን ይንገሩኝ
ዜሮ ዘጠኝ እም አርባ ስድስት አርባ ሰባት ዘጠኝ አርባ ስድስት አርባ ሰባት
ስልሳ ስልሳ
እኮ ያልተለቀቀ ትኬት ነው እንዴ ላኩልን ከቴሌብር እ፣ አልገባልኝ የሚሉ እኮ የም ኖ ኖ ከ- አ- እንትን በኦፕን ነው ያለ
እሺ ራይት አልተለቀቀልኝም ነው?
አልተደረገም። አዎ ራይት አልተ- አንድ ብቻ ነው ያለት እና አምስት ትኬት ነው ያለው።
እሺ ቼክ እናስደርግሎታል የሚጠብቀው እሺ አመሰግናለሁ።
እሺ